ጤና ይስጥልን ሞሲሳ ሆይ ከዊፕላስ solution ነው የምደውለው እኛ application ላይ ዊፕላስ solution ነው የምደውለው እኛ application ላይ ተመዝግበው ነበር
okay yeah እ አሽከርካሪ ኖት ወይስ ተጠቃሚ
አረ አይደለሁ
እ ተጠቃሚ ነው
አ እሺ አሁን እርሶ የተመዘገቡት አሽከርካሪዎችና service የሚሰጡ ላይ የሚመዘገቡት ነው እና okay።
ተጠቃሚ ከሆኑ ዊፕላስ solution እ።
user በሚለው ነው የሚገቡት እና እ እ app ኣችን እ።
ላይ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ እሱን መጠቀም ይችላሉ እ እንዲሁም እ።
አሸናፊ የሚያደርጉትን referral code ያገኙታል እሱን share በማድረግ ለምታውቋቸው ሰዎች እ እ challenge ኡን ወይም ውድድሩን አሁን ያዘጋጀነውን እ መሳተፍ ይችላሉ ካሸነፉ እሺ ማሽ እ ብር ሽልማት አለው ማለት ነው እሺ እሺ እሺ መልካም ቀን እሺ እሺ እሺ